hello
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ምን ልርዳው?
ቴሌቪዥን ላይ ማለት ነው።
ምን አሉኝ?
ሰላም ይቆራረጥ ስልኮት።
ቴሌቪዥን ስራት እንዳለ ቴሌቪዥን game ነው game ነው። ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ። እዛ ሰባ ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ። ጥያቄና መልስ በ coin ሁለት ቁጥር ላይ coin ይገዛሉ። አንድ ቁጥር ላይ ይመዘገባሉ። subscribe ሲያደርጉ ትኬት ይሰጦታል። ከዛ እድሎትን ይሞክሩ ትኬት ሲያገኙ። አዎ፣ ስልኮት ግን ይቆራረጣል። ይቅርታ ይቆራረጣል። እሺ እሺ፣ ይሞክሩትና እምቢ ካሉት መልሶ ይደውሉ። ሁለት ቁጥር ላይ coin ይግዙ፣ አንድ ቁጥር ላይ ይመዝገቡ። ከሁለት ብር ጀምሮ coin አለ። ስልኮት ይቆራረጣል። ይቅርታ፣ ወይም መልሰው ይደውሉልኝ።
እሺ ባይ
እሺ እሺ